Hello ሰላም ጤና ይስጥልኝ Best Bet hello hello
Hello hello ሰላም ጤና ይስጥልኝ Best Bet እግዚአብሔር ይስጥልኝ። ሰላም አለ።
ሰላም እንዴት ነህ?
ትናንትና ማታ ማለት ነው እሺ
እዚህ Best Bet ላይ መቶ ብር ልኬ በቴሌ ብር እሺ
ይ successfully ብሎኝ ሰባ የለም ብሩ መቶ ብሩ እሺ የ Best Bet ስልክ ልውሰድ እ የ Best Bet ቁጥርህ ልውሰድ የ Best Bet አ
ቁጥር አ፣ ስልክ ቁጥር ማለት ነው account የከፈትክ ማለት እኔ አልገባኝም።
account የከፈትክበት የ Best Bet ስልክ ቁጥር አ ቁጥሬ እ እስተ ሰላሳ እሺ ሀያ አምስት እ ሰባ ስድስት እሺ አስራ ሰባት ትናንትና ነበር አ ትናንትና ማታ ወደ አንድ ሰዓት አካባቢ ነው